ጤና ይስጥልኝ hello ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ሰላም ነው እና እግዚአብሔር ይመስገን።
ቪዛ ይገኛል እንዴ? ነው በእናንተ በኩል ያልቃል ቪዛ?
አይ እኛ ለእርሱ information ብቻ ነው የሚሰጡት። ደንበኛችን information ብቻ ነው።
አዎ information ብቻ ነው የሚሰጡት። ጥያቄ አለዎት?
አይ የለ አይ ቪዛ የምትጨርሱ መስሎኝ ነው።
አይ information ነው ለእርሱ የሚሰጥ ደንበኞች እንዴት apply የሚችሉ ጥያቄ አለዎት? hello
hello።
ጥያቄ አለዎት?
አይ የለም።
ወደ hello ቪዛ ስለደወሉ እናመሰግናለን። መልካም ቀን።